Hello hello
hello ተነስልኝ እግዚአብሔር ይመስገን ይቅርታ አምቡላንስ service ፈልጌ ነበር መቤት እ እ ከየት ነው?
ከቤተሰፋ ሆስፒታል ነው እ፣ ቤት እንድትወስድልን ነበር
okay የት አካባቢ ነው?
እ፣ ቱሉ ዲንክ አዎ የታካሚውን ስም ንገሪኝ።
እ እ የታካሚውን ስም ንገሪኝ።
የታካሚ ስም ውድነሽ ሞልቶታል
ውድነሽ ሞልቶታል
የምን አዎ።
ታካሚ ናቸው?
እ፣ የ- ማለት የምን ታካሚ ማለት ማለት
case ኣቸው ምንድን ነው? አሁን ላይ case ኡ ነው ያሉበት ወይ?
የሚመስል- እ እ።
አዎ፣ case ኡ case ኡን ንገሪኝ።
case ኡ okay እ፣ አይ diabetics ነች እሺ እ፣ ኦክሲጅን ትፈልጋለች ስንት እንትን ላይ ናቸው?
አይ ትንሽ ላይ ናቸው። ሁለ- እ- እ- ሁለት ላይ ነበር ሳንቲም ላይ ነበረው እርግጠኛ አይደለሁም ግን እሺ እ፣ አሁን ላይ ሴብል ናቸው? ባይታላቸው እንዴት ነው? ጤና እ እ ባለሙያ እ እ።
ከሆንሽ- ሄሎ የጤና ባለሙያ ከሆንሽ ንገሪኝ እስኪ ስለ የ- የምን ታካ እ እ?
የጤና ባለሙያ ነሽ?
የ- የጤና ባለሙያ አዎ ነሽ?
አይ አይደለሁም አይደለሁም። አሁን ኦልሬዲ አድሚትድ ሆኖ ትወጣለች ዛሬ ግን ኦክሲጅን ያስፈልጋቸዋል ስለተባለም እ፣ ቤት እስከምትደርስ ድረስ ያለውን እንትን ታሟሉልን ነው።
ኦኬ ዲስቻርጅ ተደርጋለች ሐኪም ቤት እ ታገግማ እ?
ተለካ ዲስቻርጅ ተደርጋ ነው
አ ኢንተርናል ሲ ዲስቻርጅ ተደርጋ ነው።
በእኔ በ- ድምፅሽ በጣም ይደርባል መሬት መልሼ ልደውልልሽ። እሺ እኔ ልደውል።
እሺ እሺ